አብሬያት አምሽቼ አብረን አላደርንም አብሬያት አምሽቼ አብረን አላደርንም የባሰ አታምጣንም የነገን አናውቅም የባሰ አታምጣንም የነገን አናውቅም ተነጥያ ቆሜ ሳስተውል መንገዱ ተነጥያ ቆሜ ሳስተውል መንገዱ እያነባው ሸኘው ደርብ ኃላፊው እያነባው ሸኘው ደርብ ኃላፊው
መሸመጫው መቶ መጓጓዣ አምሳ መሸመቻው መቶ መጓጓዣ አምሳ ምን አጥብተሽ ወዴ ሲፈልጉሽ ባሉ ምን አጥብተሽ ወዴ ሲፈልጉሽ ባሉ በሆዴ እንደከረም ያላወቁ ያላወቁ
እግዚአብሔር ይመስገን ሰላም እያድራለ እግዚአብሔር ይመስገን ሰላም እያድራለ ስጋት የማ መችኮ ይሄዳል ስጋት የማ መችኮ ይሄዳል የኔን ወተወትኩኝ ያንተ ማን ይንገረኝ የኔን ወደወኩኝ ያንተ ማን ይንገረኝ ወዳጅም ሀሳቤ ተቆጥቷል ወዳጅም ሀሳቤ ተቆጥቷል
እስከ ጊዜው እንጂ ደክም ያላጣሽ እስከ ጊዜው እንጂ ደክም ያላጣሽ እናቴም ባባቴ ተወዳል ከፋች እናቴም ባባቴ ተወዳል ከፋች ስቃይልሽም ወይ ሳስታወሳችን ስቃይሽም ወይ ሳስታወሳችን አይነ ጋማይ መሺ ሳልጠራው ስምሽ አይነ ጋማይ መሺ ሳልጠራው ስምሽ
አንጀቴ ብማከር የፍቅርህን ነገር ከአንጀቴ ብማከር የፍቅርህን ነገር ጭራሽ ማባባሰኝ ይሳሳልህ ጀመር ጭራሽ ማባባሰኝ ይሳሳልህ ጀመር እስከዚያው አትራቅ አለሁ አለሁ በለኝ እስከዚያው አትራቅ አለሁ አለሁ በለኝ መውደድ እብደት ሆኖ ጨርቅ እንዳያስትህ
ስታስብ እንደ ተከፋባ ቀትር እንዳስባስብ ይናደፋል ፍቅሬ መርዛም ነው መርዛግብ ይናደፋል ፍቅሬ መርዛም ነው መርዛግብ ደጅሽን እንድር የሚያደርገው ማንም ደጅሽን እንድር የሚያደርገኝ ማንም ምና ደርሶ ይቅር ጉዳይ ያስያዝስ ምና ደርሶ ይቅር ጉዳይ ያስያዝስ
አሁን ለምንድን